hello ጤና ይስጥልን ቤት ቤት
hello ጤና ይስጥልን ቤት ቤት account ላይ register ለማድረግ እምቢ ብሎኝ ነበር።
ምንድን ነው የሚለው register ልታረግ ስትሞክር ምንም በቃ ይሄ register የምትለዋን አ- በቃ እንትን ማድረግ አልቻልኩም፣ መንካት አልቻልኩም። የለችም ማለት እንዴት ነው?
የለችም አዎ እሺ ስልክን ዘጠኝ ብለህ አስገባ መጀመሪያ አዎ፣ ሞክሬያለሁ እንደዛ።
እሺ ከዛ ልይ እንትንን password ን
አዎ፣ okay ስምንት digit መሆን አለበት okay።
አንድ ስምንት digit capital መሆን letter አለበት።
አዎ capital letter small letter symbol እና ቁጥር ያካተተ መሆን አለበት እሺ እንደዛ አመሰግናለሁ።
ሞክረውና እምቢ ካለ መልሰህ ደውልልን እሺ እሺ መልካም ቀን አሜን።